ሄሎ ጤና ይስጥልን ችብችብ።
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን። ትዕግስት እባላለሁኝ። ምርት ስለሌለ ነገ ይመጣልሻል ሽንኩርት ተብዬ ነበረ።
እሺ
አዎ፣ ግን እንዳይውልብኝ ያልኩትን ፕሮግራም አይ ስላለበት አይውልም፣ አይውልም። በጠዋት ነው ስምሪት የሚወጡት።
አ በጠዋት ይወጡና ግን ሲዞሩ ስለሚውሉ በየቦታው ለእኔ እንዳይዘገይብኝ ብዬ ነው።
ችግር የለውም። የት ነበር location ኑ?
location ኑ ወደ ጦር ኃይሎች ቶታል ሶስት ቁጥር ማዞሪያ።
እህም፣ እሺ። አይ አይቆዩም።
አ በቃ እንደዛ አድርጉልን ማለት ትኩረት እንድትሰጡት ነው። ቅድም አናግሬያቸዋለሁ፣ ግን እ፣ ለፕሮግራም ስለምፈልገው ለከሰዓት እ፣ እሺ፣ ብዬ እሺ፣ ነው ለዛሬ ነበረ ስለሌለ ስላላችሁኝ ነው።
እሺ። ጦር ኃይሎች ነው አይደል? ቶታል ሶስት ሶስት አዎ፣ ቁጥር አዎ፣ ማዞሪያ።
አዎ፣ አዎ።
እሺ፣ እሺ፣ አመሰግናለሁ።
እሺ። እናመሰግናለን። መልካም ምሽት።